ጤና ይስጥልኝ። አሪፍ ዛሬ ልርዳው?
Hello
ጤና ይስጥልኝ።
አ
መስመር ላይ ያሉ ደንበኛችን ምን ልርዳው?
የትናንቱ ልጅ ነን። ትናንቱም ደውዬ ነበር ችግሩ አልመለሰላችሁም።
እሺ ደንበኛችን ስሞትን ማን ልበል
አ ስሞትን ሙሉ ስሞትን ማን ልበል።
አዩብ አብደረሳቅ ሐሰን።
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ እሺ ደንበኛችን አንድ መስመር ላይ ቆዩ የሌሎት ደንበኛችን መስመር ላይ ያሉ
ምን አልሽ?
ደንበኛችን መስመር ላይ ያሉ
አዎ ይቅርታ ስላስጠበቅኩ ጉዳዮት ወደሚመለከተው አካል ተላልፎሎታል። በተስተካከለ ጊዜ ደውለን እናሳውቆታለን። ስለዘገየን ቦት ይቅርታ። አሉ መስመር ላይ ደንበኛችን።
አዎ አሜን።
እሺ ወደሚመለከተው አካል ተላልፎሎታል። ከእርስዎ በፊት የተመዘገቡ ደንበኞች ስላሉ ነው። በተስተካከለ ሰዓት እኛ ደውለን እናሳውቆታለን።
አሜን።
ምን አሉኝ? ምን አሉኝ? ደንበኛችሁ መስመር ላይ ያሉ እየተሰማዎት ነው?
አዎ አዎ እሺ ያልኩት ተሰምቶታል?
ያኩትኝ አ ያልኩት ተሰ- ተሰምቶታል?
ምን አልሽ?
ጉዳዮት ወደሚመለከተው አካል ተላልፎሎታል። እኛ ደውለን እናሳውቆታለን ሲስተካከል።
አይ እሺ እሺ እሺ ደንበኛችሁ ሌላ ምረዳት ነገር አለ?
ነይ በስ
እሺ እናመሰግናለን ስለደወሉ። መልካም ቀን ይሁንልዎ።